ጤና ይስጥልኝ ሁሉ ስፖርት በምን ልርዳዎት
እሺ ጤና ይስጥልኝ። እንትን ነበር ትናንትና ከቴሌ ብር ብር አስገብቼ ነበር፣ ግን ሊገባ ሊገባ አልቻለም። ዘጠኝ መቶ አምሳ ማለት ነው።
እሺ ከቴሌ ብር የተላክለትን message screenshot አድርገው ቴሌግራም ላይ ላኩልን።
okay እሺ፣ በ- በቴሌግራም ልልከው። እሺ አዎ ቴሌግራማችን ያውቁታል።
አዎ ዜሮ ዘጠኝ ሰባ ስምንት
እ፣ ዜሮ ያውቁታል።
ዘጠኝ ሰባ ዜሮ ስምንት ዘጠኝ ዘጠኝ?
ሰባ ስምንት እሺ አዎ አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት አስራ ስድስት ሰላሳ ዜሮ ዜሮ ስድስት
መጀመሪያው ዜሮ ዘጠኝ ሰባ ሰማንያ ስምንት ሰባ ስምንት
እሺ